ጤና ይስጥልኝ ሁሉ ስፖርት ባንኮ ምን ልርዳዎት? ሄሎ
ሄሎ ጤና ይስጥልኝ ሁሉ ስፖርት ነው ባንኮ ምን ልርዳዎት?
ጤና ይስጥልን ሰላም ነው። እንትን ነበር Aviator ላይ ገብቼ እየተጫወትኩ እሺ ቅድም ደውዬው ነበር እንዳሁን እንትን አልመጣ አልመጣ ብር transfer አርጌ ወደዛ አልሄድም አለ
ወዴት?
ወደ ቴሌብር ከኔ ቆርጠዋል፣ ግን እዛ ላይ ያው ሴንድ ሴቭ አላደረገልም okay withdraw ነው ያደረጉት።
withdraw በሁሉ አድርጌው ስፖርት አሶስት account ሺህ ብር- withdraw አድርገው ወደ ቴሌብር ላስገቡ ነው።
አዎ እንደዛ ነበረ፣ ግን download እያደረገ ብሩ ቆረጠ፣ ግን ወደዛ አላስገባ screenshot አድርገው ልከዋል ቴሌግራም ላይ።
screenshot አላረኩም።
እሺ ከ transaction history ላይ screenshot አድርገው በቴሌግራም ይላኩልን። ስልክ ቁጥር ልስጦት የያዙ
ሰላም ነው send ያደረገው ማ- ምን- ምንድን ነው screenshot የማደርገው?
more ወይም ደግሞ በአማርኛ yeah።
ተጨማሪ በእንግሊዝኛ ደግሞ more የምትለው ላይ ከ- የምትለው ላይ ከገቡ በኋላ transaction history ያገኛሉ።
ሁሉ ሁሉ ስፖርት ላይ
አዎ ሁሉ ስፖርት account ኦት ላይ
okay፣ ያኔ ፋይል ውስጥ ገብቼ ነው እንደዛ የማደርገው system ኡን ስለማላውቀው ነው።
account ኦት ላይ ገቡና አዎ more ወይም ደግሞ ተጨማሪ የምትል ከስር ትመጣለታለች።
okay ከዛ transaction history የምትል ትመጣና ም።
እዛ ውስጥ ገብተው withdraw ያደረጉትን ግን ደግሞ ያልገ- ያ- ወደ ቴሌብር ያልተላለፈውን tick አድርገው ምልክት አድርገውበት በቴሌግራም screenshot አድርገው ይላኩልን።
ያስቀምጣል አለ። አሁን ቢገባ አገኛለሁ።
አዎ ያስቀምጣል። እሱ ጋር screenshot አድርገው በቴሌግራም ይላኩ። ስልክ ልስጦት ይያዙ።
እሺ እሺ፣
እሺ
ሰባ ስምንት ቤት ከሆነ አሁን ተሰጠኝ ነበር።
አዎ በሱ ነው የሚልኩት። በሱ screenshot አድርገው ከስልክ ቁጥሮ ጋር አድርገው እየ- አያይዘው አዎ።
ይላኩልን።
እሺ ልሞክረው፣ ግን system ኡ አይመጣልኝም። እሺ ልሞክረው እና እንደዛ እንትን ልበለው።
refresh አድርገው ይሞክሩት።
እሺ እሺ እሺ